ሄሎ ጤና ይስጥልን ቤት ቤት
ሄሎ ሰላም።
እሺ ሰላም፣ ምን ልርዳት?
እነ- ትናንትና ያሸነፈው እስቲ ምን ኳስ ነው?
አዎ እሺ።
እም፣ ካሸርኮድ እዛ- ይዘሃል ስንት በይን አድርገው ውትድረው እኮ ካሸርኮድ ይዘሃል።
ካሽው ደግሞ አልገባኝም። ፔንዲና ዊዝድሮውን ያደረግከው ዊዝድሮ።
ውትድረውን አድርገው ስንት በይ ከዛ እሺ pending ና አለ።
እሺ፣ አንዴ ጠብቀኝ። እሺ እሺ
ቤት
Hello hello፣ እ፣ ሰላም ጤና ይስጥልህ።
ሰላም አለን አለን።
እነ ትናንትና አሸነፈው እ
ትናንትና እ ውስጥ ቢት አሸነፈው
እሺ ከዛ ስንት በይ አድርገው ውትድረው ዊዝድሮ አድርገህ አልገባልህም?
ገና አልገባም። ውትድረው ሪኮስት ነው አለ እሺ ፔንዲንግ ቤት አለ።
ቤት ስልክ ንገረኝ።
ከነ ስልክ ነው ዜሮ አስራ አምስት ዜሮ ዘጠኝ አስራ አምስት እ ዜሮ ስድስት እሺ
አስራ ሶስት አስራ አምስት
ስንት ብር ነው?
ስምንት ስምንት ሺህ ስምንት መቶ
እሺ። ሄሎ አዎ
ፔንዲንግ